ሰላም ጤና ይስጥልን። ቤስት ቤት ቤቲ ነኝ የምንረዳው።
ብር deposit አድርጌ ማታ ተቀንሶብኝ አልገባልኝም ነበር።
message ኡን ቴሌግራም ላይ ልከኸዋል?
ልኬያለው hi ም ብዬ ስልክ ቁጥር አሁን አሁን ማን ልበል?
በያን በቴሌግራም ስሙ ነው ወይስ አዎ አዎ።
በያን አምኖር
እንዴ ጠብቀኝ። በያን እስቲ spelling ኡን ንገረኝ። ወይ hi በለኝ፣
hello ወይ hi በለኝ ከላይ እንዲመጣ።
hi ብያለሁ እና spelling ኡ ልንገርሽ
እሺ ንገረኝ።
B
እሺ B
A
B
B A እሺ
Y አገኘሁት። እሺ text ኡን ምላክ። እሺ በቃ ስለዚህ ለቻፓ እናሳውቅልህ። እሺ አንዴ ጠብቀን
እሺ
በቃ እንደው እዛው ቴሌግራም ላይ እናሳውቅልህ እናሳውቅሃለን።
እሺ ሌላም የተቆረጠ ብር አለ። እሱንም ደግሞ ልካለሁ። የዛኛው መጀመሪያ ላከው አስለቀቂ።
ችግር የለውም። message ኡን ላከው አንድ ላይ ይሄኛው ይገባልሃል።
እሺ አስለቀቂ።
እሺ